Hello ሰላም ጤና ይስጥልኝ ኢንቨስትቤት ከዳ ነኝ። እባክዎን ልርዳዎ?
Hello እንትን ትኬት አልበራ ብሎኝ እሺ ነገረኝና cashier code ንገረኝና check ላድርገው።
እሺ፣ አስራ ሶስት እሺ አስራ ሶስት አስራ ሶስት አስራ ስምንት እ
አስራ ሶስት አስራ ስምንት አስራ ሶስት አስራ ስምንት እሺ አርባ አምስት አርባ አምስት እሺ አርባ አምስት
እሺ አንድ አምስት ጨዋታ ነው እሺ ወጪ የሆነው
እሺ፣
እሺ በደብልክ እናመሰግናለን። እሺ መልካም ቀን።